ዘመን ባንክ ዘመን ባንክ አወቀው
ጤና ይስጥልን።
በታች በኩል ነው hello ጤና ይስጥልን።
ልጅ ነው ሰላም እንዴት ነሽ እህት?
እግዚአብሔር ይመስገን።
እንትን ነበረ ይሄ በባንክ ያለበት መኪና አላችሁ እንዴ እጃችሁ ላይ?
ባንክ እና ለመግዛት ይይዛለን እ?
እና ይይዛለን ባንክ
እሺ ምን ምን አላችሁ?
ሁሉንም መኪኖች ሁሉም መኪኖች አሉ ከባንክ ጋር ሁሉም መኪኖቻችን ይያያዛሉ።
እሺ ሀምሳ ሀምሳ ነው ወይስ?
አይደለም አርባ አርባ አርባ አምስት percent እና ሰላሳ አምስት percent የምናያይዘው መኪኖች አሉ።
እሺ የት ነው ቦታው ልምጣ?
እኛ መስቀል ፍላወርና ፓስተር እንገኛለን። ምን አይነት መኪና ነው የፈለጉት?
Corolla
እሺ ቁጥር ልስጦትና ደውለው ይሂዱ።
እሺ እሺ፣ ዜሮ ዘጠኝ
ዜሮ ዘጠኝ
ሀያ ዜሮ ስድስት ዘጠኝ ስድስት
ዜሮ ዘጠኝ ዘጠና
ዘጠኝ ዘጠና አዎ።
ዜሮ ዘጠኝ ሀያ ስድስት አይደለም ዜሮ ዘጠኝ አስራ አንድ
ዜሮ ዘጠኝ አስራ አንድ ሀያ ስድስት ዜሮ ዘጠኝ ዘጠና ልክ ነው።
እሺ አመሰግናለሁ።
እሺ ይሁን።